ጤና ይስጥልኝ ጉሊት ኮርትባ ከሚለደው
ጤና ይስጥልኝ አብሮ ይስጥልኝ
አመልክቼ ነበር እና ተስፋ አክሊሉ ብላችሁ ቴሌግራም ጋር ልካችሁ ነበር ግን አልተመለሰም
ምን ተበል ተብሎ
ተስተካክሎለታል ተመልሶለታል ተብሎ ቴሌግራም ላይ text inbox አገኘው ግን አልተመለሰልኝም
ቴሌግራም የላኩበት ስልክ ይንገሩኝ አስራ ዘጠኝ አስራ ስምንት
እሺ ሰባ ዘጠኝ ሰባ ሰባት አስራ ዘጠኝ አስራ ስምንት ሰባ ዘጠኝ ሰባ ሰባት
refresh አድርገው ይሞክሩት
አራት refresh በሁለቱም ጋር ቴሌግራሜ ጋርም አልገባም ማለት customer ሲሚ ጋርም አልገባም እዚህም ተጫዋቿ ጋርም ያው ሁሉ ስፖርት wallet ላይ ነው የሚያዩት አና የለም refresh አደረኩት ቦነሱ ብቻ ነው ያለ እንጂ የለም
በድጋሚ እንጠይቅሎታለን